መሪ ስምዑ ዘንተን ይምራ፣ ባለ ርሱዕ ዘይሌቡ ያንሳ፣ ባለ ተራ አልፎ ወባሕቱ እግዚአብሔር ያድናለ ነፍስዬ ይበል። የአመነከ ሰብ ሶበታሴን ይሎቱ የሚለውን ምዕራፍ አልፈህ ለዓለም ወላለም ዓለም ስምዑ ዘንተ ብለህ ፈጽም። አያይዞ ጥንተ መሪ አምላከ አማልክትን ይምራ ባለብጹዕ ዘይሌቡ ያንሳ ባለተራ አልፎ ወአንበርከ እቅፍተ ለወልደ እምከ ይበል ወማቁስ የመሰጥ ዋልወ ዘያድህን የሚለውን ምዕራፍ አልፈህ ሁሉንም እንደ ስርዓቱ ፈጽም። አያይዞ ጥንተ መሪ ተሳለኒ እግዚኦን ይምራ ባለብፁዕ ዘይሌቡ ያንሳ ባለተራ አልፎ ልበ ትሑተ ወየዋሃ የሚንን እግዚአብሔር ይበል። መባዕኒ ወቁርባነኒ የሚለውን ምዕራፍ አልፈህ ሁሉንም እንደ ቃልየ ፈጽም።